ገዳም የፍቅር ገዳም ልቤትን አንችናይ ገዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል ገዳም ነሽ ገዳም ገዳም የፍቅር ገዳም ልቤትን አንችናይ ገዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል ገዳም ነሽ ገዳም ወደድኩሽ ብዬ ስልሽ የእምነት አንቺ እንዳይመስልሽ የልቤን አታነቢው ወይ ገልጠሽ ገልጠሽ አይ